ሄሎ ሄሎ፣ አቤት፣ አይሰማም።
ደህና አዳችሁ?
እግዚአብሔር ይመስገን።
ይህ እናንተ ሕክምና ምኑ ጋር ነው? ቦሌ ሚካኤል
ሩዋንዳ ኤምባሲ ጋር እ ሩዋንዳ ኤምባሲ ጋር ሩዋንዳ አዎ።
ሩዋንዳ ኤምባሲ አደባባዩ ጋር
የትኛው አደባባይ
እ ላይ ቦሌ ሚካኤል ወደ
እኮ መርካቶ ቦሌ ላይ- በሚወስደው መንገድ ወደዚህ ስትመጡ
እ ሩዋንዳ ኤምባሲ አለ። ዋሽንግተን ብለው ይጠይቁ።
እሺ